ፊልክስዩዝ ተስዕሎ መቶ አስራ አምስት ይቤሉ አሃው እስመ እሁ ለባሴ ምስሐግ ይብዬ ለአባ አሞን እፈቅድ ከመእኩን ፈላሴ ይህን ምስሐግን በብዙ ወገን ይናገረዋል። ሳር ይለዋል፣ ልቅሶ ይለዋል። ሳር ሲል ወተነጸፍከ ምስሐገ በታሕቴከ ይላል። ልቅሶ ሲል ዝብ ምስሐግ ዘኢዮስያስ ይላል። ከዚህም ምስሐግ ያለው አመከዝ ዋቸላ ነው። ከዚህም ምስሐግ ያለው አመከዝ ዋቸላ ነው። ስሙን ሉቅዮስ ይለዋል። አመከዝ ዋቸላ የለበሰ መነኩሴ አባ አሞንን እንዲህ አለው። አመከዝ ዋቸላ የለበሰ መነኩሴ አባ አሞንን እንዲህ አለው። ፈላሴ ልሆን እወዳለሁ፣ ፈላሲ ልሆን እወዳለሁ አለው። እንዲህ ቢለው ለእመኢ አቀብከ ልሳነከ ኢትክል ከመትኩን ፈላሴ ብሎታል። አው ግሁሰ አው ዝጉሃ ውስተ ምንየት ከሰው ተለይቼ ከበዓት ተከትቼ ብኖር እወዳለሁ ቢለው እመኢድህንከ ምስለ አሃው ኢትክል ድህነ ለባህቲትከ ለባህቲትከ ከሰው ተለይቼ ከበዓት ተከትቼ ብኖር እወዳለሁ ቢለው እመ ኢድህንከ ምስለ አሃው ኢትክል ድህነ ለባህቲትከ ወጻምር ሰኑየ ወሰኑየ ደርቤ ወእጹም ወአስተጻምር ሰኑየ ወሰኑየ ደርቤ ደርቤ ልጾም እወዳለሁ ቢለው እማቅጠትከ ክሳደከ ከመልቀት እይትሁየለ ለከ ጾም ንጹህ ብሎታል። ጾም ንጾም ንጹህ ብሎታል። ወአምከሮ እንከ ከመ ይንበር ውስተ ምንየት ከበዓትህ ጸንተህ ኑር ብሎ መከረው። ወይጻም እኒሃ እስከ ዕለተ እሁድ እስከ እሁድ ድረስ ከበዓቱ እንዳይወጣ መከረው። እሁድ ከቤተ ክርስቲያን እጅ ለመንሳት ስጋውን ደሙን ለመቀበል መውጣት አለና አንድም እስከነ ዕለት አሃዱ ይላል። አንድ ቀን ስንኳ እንዳይወጣ መከረው። ወይጹም እስከነ ሰርክ ባህቲቱ እጸማምር ብሎ ነበርና እስከ ሰርክ ብቻ ጹም አለው። አው ግሁሰ አው ዝጉሃ ውስተ ምንየት ከሰው ተለይቼ ከበዓት ተከትቼ ብኖር እወዳለሁ ቢለው እመ ኢድህንከ ምስለ አሃው ኢትክል ድሂነ ለባህቲትከ ወእፀ መዓምር ሰኑየ ወሰኑየ ደርቤ ደርቤ ልጾም እወዳለሁ ቢለው እማዕቁጠትከ ክሳደከ ከመህልቀት እይትኩየለ ቁለከ ጾም ብሎታል። ወአምከሮ እንከ ከመ ይንበር ውስተ ምንየት ከበዓት ጸንተህ ኑር ብሎ መከረው። ወይጻ እምኔሃ እስከነ ዕለተ እሁድ እስከ እሁድ ድረስ ከበዓቱ እንዳይወጣ መከረው። እሁድ ከቤተ ክርስቲያን እንጂ ከቤተ ክርስቲያን እጅ ለመንሳት ስጋውን ደሙን ለመቀበል መውጣት አለና አንድም እስከነ ዕለት አሃዱ ይላል። አንድ ቀን ስንኳ እንዳይወጣ መከረው። ወይጹም እስከነ ሰርክ ባህቲቱ እጸ ማምር ብሎ ነበርና እስከ ሰርክ ብቻ ጹም አለው። ወይበል በልቡ ቃለ መጸባሁዊ ቃለ መጸባሃዊ እግዚኦ ስረይ ሊተ እስመ አነ ሀጥእ ወተሳሃ ላዕሌየ ልቡናው የመጸባሃዊን ነገር ያስብ ዘንድ እንዲህ ብለህ ጸልይ አለው። ይቤ መተርጉም እስመ ዝንቱ እሁ ኮነ ትሩፈ ውስተ ምግባራቲሁ ይህ ሰው በትሩባቱ ፍጹም ነበርና ወነቱገ ውስተ ትሕትናሁ ትሕትና ግን አልነበረውም። አምከሮ እንከ በዘያጠሪ እምኔሁ ትሕትና ትሕትናን የሚያገኝበትን ነገር መከረው። እስመ አበው ይእዝዙ ለኩሉ አሃዱ አሃዱ በዘያስየስል ደዌሁ ወየዐቅብ ጤናሁ አበው ለሰው ሁሉ ለአንዱም ለአንዱም ጾሩን በሚያርቅበት ገንዘብ የሚያርቅበትን ድህነት በሚያገኝበት ገንዘብ የሚያገኝበትን ያዛሉና